ጤና ይስጥልኝ። ለስፖርት ነው፣ እባክዎ ምን ልርዳዎት?
ቅድም ደውዬ ነበረ እሺ
እና transaction እንትን አድርገህ ላክልኝ ብለሽኝ፣ በቃ ምንም የሚሰራ አይደለም ማለቴ እኔ ጋር ብቻ አይደለም እና አልከፈተም?
ምንም ምንም እየከፈተ አይደለም። በቃ በምንም ልናየው አልቻለም። ሌላው ይሰራል፣
እሺ።
transaction ኑ ግን የሚከፍት አይደለም። በቃ በጭራሽ ማይከፍተውን screenshot ያርጉና ማይከፍተውን እዛው ያስተላለፉበትን ቀን ሰዓትና ያስተላለፉበትን ብር መጠን ስልክ ቁጥር አድርገው ይላኩልን። እሱ ዝርዝሩ አ- ይላኩልን ጽፈው።
ቴሌግራም ላይ ልኬዋለሁ እኮ ማን ልበል የቴሌግራም ስሞትን?
የኔ ዳ- ቆይ አንድ ጊዜ ደግሜ ላክልሽ እዛው እንዳለ እሺ
እሺ